ዘጠና ስምንት ሰማንያ ሶስት order cancel አልሆነልኝም እስካሁን።
ምን ሆኖ ነበር cancel የሚሆነው?
ምግብ ቤቱ ምግቡ ይቆያል ተብሎ ነው አይሰራ አል- እንትን የለም ተብሎ ማነው ስም?
የኔ ሰው
የኔ ሰው የኔ ሰው cancel የሚሆንለት order አለ? እሺ በቃ ካንስል ይሆንልሃል። እሺ የኔ ሰው እሺ እሺ። ቆየ ብዬ ነው ይሆንልሃል፣ ችግር የለውም።
እሺ። ቤተሰብ